ጤና ይስጥልኝ። ሙሉ ስፖርት ነው፣ እባክዎ ምን ልርዳዎ?
ሰላም ነው።
እግዚአብሔር ይመስገን።
የሆነ ባለፈው ሳምንት የበላው ትኬት አልለቀቀልኝም ነበር
ትኬት ቁጥሩን ይዘዋል?
ወደ ቴሌ ብር ማለት ነው።
ወደ ሄሎ ቴሌብር?
ሄሎ አይሰ- አ ዲ- withdraw አድርጌ እህ።
አ፣ ቀነሰብኝና እስካሁን አላስገባልኝም።
ቴሌግራም ላይ ልከውልናል።
አላኩ ከዝውውር ታሪክ ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
ምን ብዬ ነው ቴሌግራም join የለ ቁጥር ያዙ አላወረድኩም። ስንት ስንት ነው?
ዜሮ ዘጠኝ ሰባ ስምንት
እሺ፣ ለያዝ አንዴ
እሺ
ዜሮ ዘጠኝ እስኪ ቆይ ዜሮ ዘጠኝ እስኪ ለ- እሺ፣ እሺ፣ ቆይ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሀያ ስምንት አይደለም ሰባ ስምንት ነው አዎ፣ እሺ፣ ሰባ ስምንት ነው። እሺ፣ አስራ ስድስት
እሺ፣ ቆይ አንድ ላይ አስተካክል።